ሄሎ አንተ ነህ?
ወይ አሁን ምን ላደርግ መሰለህ እኔ እ እ ታሪኩ ታሪኩ እ ታሪኩ ገብቶ እንዲያነጋግር የስራ ማስኬጃ ብሎ ሲጠይቅ መጻፍ አለበት እንዳልከው ንገርና ጠይቀው ነው የምለው። አንተ መልስ አዘጋጅ ለእንትን ለምትለው ማለት ነው።
ምን አልሽኝ?
አንተ መልስ አዘጋጅ።
ለማን አሁን ላለቃ ሲደውልልህ ማለት ነው።
ይጠይቀኛል?
ምን መሰለህ አሁን አሁን ታሪኩን ጻፊልኝ አለኝ። እኔ ምንም አሀ መነሻ በሌለኝ- ይጠይቀኛል። ሲወጡ እኔን አሳውቀኝ ስላለ በዛ በኩል መጻፍ አለበት እኮ ብሎኛል።
ብሎሃል፣ እንደዛ ብሎሃል።
አዎ
እም፣ እሺ ቆይ እኔ እ?
በ- እኔ በቃ ላናግረው ወይ እኮ በዛ በኩል እኮ ነው ጻፍ የተባለው።
ጉዞ ዝም ብሎ አለን አሉ እና እንድ- እሺ።
ልጻፍ ወይ አንተ ነህ እንደዚህ ሲባል በፊት የስራ ማስኬጃ ነበር የሚሰጣቸው። አሁን ግን እሱ እ እ እ በፊት እሱ ስትወጡ የስራ ማስኬጃ ይሰጥ ነበረ።
አልሽኝ? እ?
በፊት እሱ አንተ ነህ የስራ ማስኬጃ ይሰጥ ነበረ። አሁን ግን ኦዲተር ይዞኛል እና የሆነ መነሻ አንተ የስራ ጻፊ ማስኬጃ አይደለም ሲሄዱ ብቻ ያለው ጉዞ ነው የምሰጠው ነው።
ለጉዞ አዎ።
አዎ አሁን ጉዞው ደግሞ ትክክል መሆኑን እሷ ነች ማረጋገጥ ያለባት። ማነች እንትና እ?
ማነች የማታረጋግጥ?
መስ ማነች ታውቃለች አይደለ?
እኔ አላቅም።
አረ እንትና እንጂ ማን ሃይማኖት ትወቅ አትወቅ አላቅም። እኔ እስካሁን አልነገረችኝ። ብታቅ ነው እሷ ታወራለች ነበር።
ደውላትና እንደዚህ እንደዚህ አይነት ነገር አለ ብሎ ነበር። አንተነህ ደግሞ ከእናንተ አንተውን ደውላ- ቁርጥ ያለ ነገር ተናገርኩ። አሁን ከሃይማኖትም ብሰማ ምንም ብልም እኔ መነሻ መጻፍ የምችለው ሲነገረኝ ነው።
አዎ ቆይሽ ሃይማኖት ጋር ደውላታ አ፣